hello ዛሬ ይመጣል ይችላል። ዝም ብለሽ mic ኡን አስጠግተሽ hello hello እስኪ አውሪ አንቺ አይሰማም። hello በይ እስኪ የኔ ይሰማሻል? እሱማ የኔን ድምፅ መጨመር መቀነስ እስኪ ሄሎ በይ ማይኩን አልተጠቀም እስኪ የለም አይሰማም።